ሄሎ ሄሎ ጤና ይስጥልኝ።
አብሮ ስትለን ሰላም ነው?
ከልጅ ኢትዮጵያ ነበር የምደውለው።
እሺ ሰላም።
ሰላም ለጋዝ አቅርቦት ተመዝግበው ነበረ ተደውለው።
አዎ ኦክስጅን አመ አሁን ያመሰግናቸው።
እሺ ሁለት ዜሮ እሺ ሀያ አራት እሺ ስልሳ ዘጠኝ እህ።
ሀምሳ ስድስት ሰማንያ አንድ
እሺ ሰለሞን ባርና ሬስቶራንት ነው አይደለ?
አዎ
እሺ ደንበኛችን እሱን ለማረጋገጥ ነው። አመሰግናለሁ።
ይመጣልኛል ዛሬ ያው ስራ ፈተን ያለ ነው የለንም አዎ መዝግበን ሎታል። ያው እ፣ የእኛ ስራ መመዝገብ ነው። ደንበኛችን መዝግበን አሰርተናል።
ብን ብተ ምናልባት የሚፈጥንበት መንገድ ካለ ትናንትን ያለቀውና ትናንትን ዛሬም ስራ እየሰራን አይደለም አዎ እንደዛ አድርጊ ቅድም ስነግረውኝ ስለነበረ እንደዛ እሺ።
አድርጊ ነው መዝግቤ ያስተላለፍኩለት።
እሺ እሺ መልካም ቀን።